ጤና ይስጥልኝ ቤት ቤት ቤቴ ነኝ የምንረዳው።
ሰላም ነው።
ሰላም withdraw አድርጌ ነበረ።
ስንት ብር?
ስንት ነበረ? አስር አምስት ምናምን እስኪ ይልኝ እዛ ላይ hello
በዚህ ቁጥር ነው።
ስንት ብር ነው?
አስር አለ አምስት አለ እንደገና አምስት አለ so አራቴ ነው ያደረኩት።
እሺ አንዴ ጠብቀኝ ልየው። አስራ አምስት አምስት አስር ነው ያረካው። ወደ ከማል ሰምን ነው።
ማሻ hello አዎ
አንድ ሺ ሰላሳ ሶስት ሰባ ዘጠኝ ዜሮ አንድ ሀምሳ ዘጠኝ ሶስት አዎ።
confirm አድርጌልሃለሁ። process አድርገው ስጨርስ ትገባለህ።
ስንት ነበረ?
ሁለት ጊዜ አስር ሺ ሁለት ጊዜ አምስት ሺ እሺ ስለደወልን እናመሰግናለን። መልካም ቀን።
ኦኬ ሁለተኛ ደረጃ